ጤና ይስጥልኝ አርፌ በየትኛው በኩል ልርዳው?
ከቴሌ ብር በአርፌ ከቴሌ ብር ወደ ባሞሳ አካውንት ዋሌት ትራንስፈር አድርጌ አልደረሰኝም።
እሺ ደንበኛችን አሁን የሞከሩት
ቆይቷል። ለእናንተም ደውዬ እንደዚህ ቴሌግራም ስክሪን ስታን ስቸው እንትን እላል ተብሎ ነበር፣ አልተስተካከለም።
እሺ ደንበኛችን ትንሽ መስመር ይጠብቁን። ስሞትን ማለበል
ሜናት ሞላ ማና
ሜናት ሞላ
እሺ ደንበኛችን ጉዳዩትን እያየሁሎትን ትንሽ መስመር ላይ ጠብቁን። እያየሁሎት ነው ደንበኛችን መስመር ላይ ያለው አይደለም።
አለ
እሺ ደንበኛችን ጉዳዩ ስለሚመለከተው አካል ተላልፎሎታል። የደረሰን አዲስ መረጃ ስለሌለ ነው። ሲስተካከልሎት ደውለን እናሳውቆታለን።
ጊዜ ይወስዳል።
ጊዜና ሰዓቱን አናውቀውም። ደንበኛችን በተስተካከለሎት ሰዓት ደውለን እናሳውቆታለን።
እኔ አሁን እንደዚህ ነው። ሌላ እንትን ለማድረግ ነበር ግን እንደዚህ ነው ሄደች ከሆነ ምን ማድረግ እችላለሁ? ሌላ አማራጭ አለ?
እሺ አሁን ምንም አይነት የ system ችግር እ, የለም። መሞከር ይችላሉ።
እም።
እሺ መልካም ቀን ይሁንልዎት።